ምን አስባለሁ? normal ነው።
በሽቱ ቤት ቤቲ ነው የምንረዳው።
ብር ይዞብኝ ነበረ።
withdraw አድርገህ ነው?
እ አዎ ስንት ብር ነው?
አራት ሺህ ብር፣ አራት ሺህ ብር።
በዚህ ስልክ ነው?
አዎ እሺ፣ አንዴ ጠብቀኝ።
እሺ፣ እኔ እናት አዞረም እንደ ቅዱስ
hello፣ hello፣ ወይ እናት አራት ሺህ ብር ወደ ግሩም ክፍሌ ነው።
አዎ፣ አዎ፣ ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ሰባ ሰባት ሰላሳ ትክክል።
confirm አድርጌዋለሁ። process አድርጎ ሲጨርስ ይገባል።
እሺ፣ እኔ እናት ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ ማለት